ጤና ይስጥልኝ ቸኮ
ጤና ይስጥልኝ። ሁሉ ስፖርተኛ ደበኛ ነኝ። ታሪክ ይባላል። ሰሞኑ ዘጠና አራት ዘጠና አራት መጨረሻ ብር አስገባለሁ በቴሌብር
ዲፖዚት ነው ዊትድሮ እ?
ዲፖዚት ነው ዊትድሮ
እ፣ ቻፓ በቴሌብር ቻ በቻፓ ቻፓ ገቢ ነው ያደረጉት፣ ወጪ ነው ያደረጉት።
በቻፓ ነው ብሩ የቀረ የተመደበ ምድብ ሰሌዳ ላይ በእንትኑ ላይ አንዴ አንዴ ወይ አንዴ አዳምጡኝ። ዲፖዚት ነው እሺ።
ያደረጉት ወይስ withdraw ነው ያደረጉት?
እ? እ?
deposit ነው ያደረጉት ወይስ withdraw ነው ያደረጉት? ወጪ ነው ያደረጉት ወይስ ገቢ?
ገቢ ነው ያልኩት።
ገቢ ከሆነ ስልክ ቁጥር ልስጦትና transaction message የቆረጠበት አለ አይደለ? እሱን ቴሌግራም ይልኩልናል።
እሺ እሺ። አይ ልክ ያለው ልክ ያለው ግን ምልክት አልመጣም።
ግዴታ እኛ መ- መልእክቱ ስለሚያስፈልግን መልእክቱ ካልደረሳችሁ ወጪ በቴሌብርም በ CBE ም ከሆነ እነሱን ይጠይቋቸውና ይላኩልን። ያለ message ኡ check ማድረግ አንችልም።
እሺ እሺ እሺ።
እሺ፣ እናመሰግናለን።
ሰላም።